አሁን መልሽላት የላኩልሽ። በእናትሽ ጭቅጭቅ ቀን ያደረገችኝ።
ሰላም
hello ጤና ይስጥልኝ።
ሰላም።
ከቺፕቺፕ ነበር የምንደውልሎት።
okay አውቃለሁ።
እሺ እ ያው እርሱ order ካረጉ እንትን ቆይተዋል። July ላይ ነበር መጨረሻ order ኡ እና ቅር ያሉት ነገር ካለ ቢስተካከል ብለው የሚነግሩን ነገር ካለ አይ feedback think ሪፖርት ለመቀበል ነበር።
አድርጌያለሁ። እንትን አድርጌያለሁ። ሪፖርት ነው የሚባለው አድርጌያለሁ።
እሺ አሁን ለእኛ ማሳወቅ አይችሉም?
አሁን ረስቻለሁ ወላሂ ወይ
እሺ እ ያው ቢስተካከል ብለው የሚነግሩን ነገር ካለ ያው መንገድ ይችላሉ አጠራ አድርገው።
አይ እሺ ብቻ ግን እ፣ እንትን የሆነ ጊዜ አዝዤ ለቅ- እ፣ ላሽ ነገር ነበር የመጣልኝ ለዛ ነበረ ግን ያቆምኩት አሁን ጀምራለሁ።
እሺ ስለዚህ አሁን ያው discount ኦችም ስላ ያው notification ይገባሉ።
አዎ አ አዎ ብዙ discount ኦችም አሉን የበዓልም ስላለ ያው order ያድርጉ።
እሺ እሺ።
እሺ እሺ መልካም ምሽት።